ጤና ይስጥልኝ
ሌላ
ጤና ይስጥልኝ
አብሬ ይስጥልን።
ፈረሱላ ነው።
እ፣ አዎ ማዕድን ሚኒስቴር ጋር ያለው አዎ።
እሺ ደንበኛችን ከአሪፍ ፔይ ነበር ምደውልሎት።
እሺ POS machine ኑ ላይ transaction እያየን አይደለም እና ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር ደንበኛችን።
አይ ብዙ እንቅስቃሴ ስለሌለ ነው የሚገነዘበው። አብዛኛው እሺ ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው ማናገር ይችላሉ።
እሺ እሺ እናመሰግናለን። መልካም ቀን።
ምንም ማለት ነው።